ቤት ቤት
ሄሎ ሄሎ አቤት
ሄሎ
አቤት አቤት አይሰማም አሁን ካሰበ ተፈሪ ተደራጅ ሰፈር ነው የደወልኩት።
እሺ እንትን ስፖርት ምንም ሎጊን ሳደርገው ምንም ያደረገልኝ አይደለም። እያወራኝ ነበር ኦንላይን ላይ አሁን በቴሌግራም እሺ እሺ ግን ሎጊን ስለውም ላኮልኛል። እሱም ዳውንሎድ አድርጎት ሎጊን ሳደርገው ምንም አልከፍታለኝ።
Okay በ- በሌላ browser ማለት ነው እ?
በሌላ browser ቀይረሽ ሞክረሽ ምን ቢያለሽ ሁሉም ነገር አዎ
restart አድርገሽ ሞክረሽዋል ኮምፒውተሩን
አንድ እዛ አልሞከርኩትም።
restart አድርገሽ ሞክሪው እስቲ restart አድርጊውና ከዛ መልሽ በፊት በምትጠቀሚበት browser ሞክሪውና እምቢ ካለሽ ደውዪልኝ መልሰሽ እ እ
እ?
እኮ እንደዛ አድርጊውና እ?
restart አድርጊውና ከዛ ሞክሪውና እምቢ ካለሽ መልሰሽ ደውዪልኝ